ወይ ማሚንቴ hello ጤና ይስጥልኝ። ከችፕ ነበር የምደውሉት።
እሺ ሰላም ሰላም pineapple order አድርገው ነበር ዛሬ የሚመጣ እ እ pineapple order አድርገውን ነበረ።
አዎ ብዙ ነው ያደረኩኝ። እስካሁን አልተደወለልኝም ለዛሬ።
አም፣ ይቅርታ በጣም የራ ውስጥ እጥረት ስላጋጠመ ነው። ለነገ እንላክሎት፣ ነገ መረከብ ይችላሉ።
pineapple ኡ አዎ ሌላ እቃ ግን ዛሬ ካልመጣ አይ አይ እሱ ዛሬ ይመጣል። pineapple ብቻ ነው።
ችግር የለውም። እሱ ነገ ከተላከልን በጊዜ ከመጣ ችግር የለውም። ለነገ ማታ ነው ፈልግ እሺ እሺ፣ እናመሰግናለን። መልካም ሌላውን ግን ትልኩልኝ አላቸው አዎ፣ አልደወሉልኝም ይመጣል።
እስካሁን።
ሲደርሱ ይደውላሉ driver ኦች። pineapple ብቻ ነው ያላክልሎት።
እሺ፣ በቃ።
እሺ መልካም ቀን።